አላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ ቃል ሥጋ ተዋህዶ በነፍሴ ፍቅር ሰዶ ፍርሃትን አውጥቻለው በእምነቴ ኮራለው ካንተ ወዴት እሄዳለው ኦ ጌታዬ እወዳለው ካንተ ወዴት እሄዳለው ኦ አምላኬ እወዳለው የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ አሪዮስፋጎስ መሃል ቆሜያለሁ ላገለግል ቢጠብቅም ሰንሰለቴ ቢጸና እስራቴ ካንተ ወዴት እሄዳለው ኦ ጌታዬ እወዳለው ካንተ ወዴት እሄዳለው ኦ አምላኬ እወዳለው የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ ለአርማጌዶን ዘመቻ ይዣለው አንተን ብቻ መርከቧ ብትናወጥ እኔ እንደው ልቤን አልሰጥ ካንተ ወዴት እሄዳለው ኦ ጌታዬ እወዳለው ካንተ ወዴት እሄዳለው ኦ አምላኬ እወዳለው የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ በመቅረዜ ላይ ያለው የቃል ብርሃን ነው የማይሸፈን ጸዳን ሞገስም ሆነኛል ካንተ ወዴት እሄዳለው ኦ ጌታዬ እወዳለው ካንተ ወዴት እሄዳለው ኦ አምላኬ እወዳለው የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የማላፍርብህ አምልኮቴ የማትከደን ማህቶቴ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ የሞትን መውጊያ ሰበርክልኝ ኢየሱስ ያው አደረከኝ